ሄሎ ጤና ይስጥልን መንግስቱ። ሄሎ ሄሎ ሄሎ።
መንግስቱ
አዎ
አቤት፣ ምን ልርዳ?
በቦቸራ ብር አውጥተን ነበርና ክፍያ የምንቀበልበት ቦታ አጣን። ሁሉም የለንም ብር ነው የሚሉት።
ስንት ብር ነው?
አንድ ሺህ ብር ኦኬ፣ ወደ ቤት ቤት አካውንት መልሰ በባንክ ማውጣት አችልም።
አ ወደ ቤት ቤት አካውንት መልሰ በባንክ ማውጣት አችልም ነው ፈልገህ ነው በቦቸር ማውጣት?
ማ- ወደ ቤት ቤቱ ከመለስሽልኝ እሺ፣ ወደዛ መልሽልኝ።
አይ አንተ ነህ መመለስ የምችለው። የት አካባቢ ነው ሱቅ ያጣኸው?
ያው ከእንትን ደቻቶ እ?
ደቻቶ ደቻቶ ቤት ቤት ውስጥ ነኝ።
OK፣ ብር የለንም ብለውክ ነው?
አ OK፣ እሺ ወደ ቤት ቤት መመለስ ትችላለህ። ልንገርህ step ኦች አሉትና
በእኔ በራሴ በስልኬ ነው።
አዎ ስልክ ላይ ነው ያለው አይደለ? ኮዱ
አ አዎ፣ እሷን ኮድ deposit voucher የሚላል አይደለ?
ቆይ አንዴ እሺ፣ ቤት ቤት ልግባና እሺ
አ። እሺ deposit ኮዱን አግኝተከዋል?
የ withdraw ያደረኩበትን እ
አ የሆነ ቁጥር digit አይደለ አ፣ አስራ አንድ ቁጥሩ- ዘጠኝ ሶስት ምናምን ምናምን የሚለው ቁጥር አለው አንድ ደግሞ spelling አለው ስድስት digit አግኝተሃል?
ኧረ ቁጥር ብቻ ነው ስድስት ቁጥር ብቻ ነው እስቲ ንገረኝ ቁጥሩን።
አስራ አንድ እሺ
ዘጠና ሶስት እሺ አርባ ሁለት ሰባ ሁለት አርባ payment ሁለት ID የሚለው ማለት ነው አይ እሱ ሳይሆን voucher code የሚል አለ። ይኸውልህ መጀመሪያ account history ላይ ግባ። step ኦች ልንገርክ።
እሺ ምን አካውንት ምን ላይ ገባ አካውንት ሂስትሪ
አካውንቴ ላይ እኔ account ላይ አዎ፣ login አድርገህ ገብቷል።
ገብተሃል አይደለ?
አዎ ከዛ account history የሚል አለ። እሱ ንካ።
አይ እሺ እሺ ቆይ account history ገባ እሺ ገባ ከዛ voucher history የሚል አለ።
ቮቸር voucher history አገኘክ?
there is no history ነው የሚለው
no history ነው የሚለው።
ይኸው voucher history እዚህ ጋር ብሩ voucher history አዎ።
አ አ ከዛ voucher history ላይ start እሱን ስትነካ start date እና end date ይመጣልሃል አ እና ቀኑ ዛሬ ነው ትናንት ነው create ያረካው ኧረ ቆይቷል መቼ ነው ቀኑን በትክክል እዛው ላይ ያመጣልሃል ቀኑን በእርግጥ እሱን ቀን ትሞላዋለህ
አንድ አምስት ቀን ምናምን አልፎታል መሰለኝ
እሺ በ- በግምት አስገባ ቀን በአስራ አራት ከሆነ በአስራ ሶስት አድርገህ አስገባውና
በአስራ ሶስት start እና ምናምን end date የሚለውን ሙላው
እሺ
ከዛ search ስታደርገው ሙላው ኮዱና እ እ?
ሙላው ቀ- ቀን ሙላ ቀኑን ነው ሙሉ አይደለ አዎ አዎ ቀኑን ካስታወስከው ሙላው በትክክል እንዳይመጣልህ ማለት ነው
እሺ ከዛ end date ዛሬ ነዋ አ ትችላለህ ዛሬ ማድረግ ትችላለህ ካረክበት ሁለት ቀንም ማድረግ ትችላለህ ዛሬ ማን ነው ቀኑ
በፈረንጅ አስራ አራት
አስራ አራት አድርገው ዛሬ ቀንሷት አለ አዎ በቃ ከዛ አስራ አራት ሴት በለ ከዛ
መጣልክ
insert voucher code ይላል እ date ኡን እንዳስገባንለት ነው ከዛ ምንም አላመጣም search ስታደርገው ምንም አልመጣልህም።
እም፣ maybe ቀን ተሳስተ ይሆናል።
search በለው request date September ዘጠኝ ምናምን ነው የሚለው እሺ voucher code አልመጣልህም፣ የብሩ መጠን አልመጣልህም።
አልመጣም አዎ ዘጠኝ ላይ አድርገው እ እ amount ኡ አንድ ሺህ ብር መጥቷል እኮ አንድ- ከአንድ ሺህ ብር ቀጥሎ አለ ኮድ ይኸው በታች status ብሩ- pending አ እሺ።
voucher code አለ አዎ፣ አለ አ፣ እሷን ኮድ ይዘህ እሺ።
ሄድ። እሷን ኮድ deposit voucher የሚላል አይደል? ሂሳብ ስታስገባ ስታስወጣ withdraw የምታደርግበት ከፊት ገጽ አዎ እሱ ላይ የመጀመሪያው ነው የምትመርጠው አንተ voucher deposit የሚለውን ማለት ነው።
voucher deposit እሺ እሷን ቺኛን ኮድ ኮፒ አድርጋትና እዛ ላይ paste ታደርጋታለህ ያገኛት
ቆይ ቆይ ቆይ voucher code የሚለው ነው deposit አረኩት በቃ ተስፎክ እናመሰግናለን እሺ መልካም ቀን። ስለ ደውላችሁ እናመሰግናለን።